hello ጤና ይስጥልኝ በሽቱ ቤት
ሰላም ነው አባ አለን አለን ሰላም ነው
አለን ይሄ ነበር withdraw እያረኩኝ እያለ ቀንሶብኛል ግን account ኤ ላይ ሊገባ አልቻለም
መቼ ነው
በአስራ አምስት በአስራ አምስት በሳንቲም ፔይ ነው ቻፓ ነው
እ በቻፓ ነው ያደረጉት በሳንቲም ፔይ
በሳንቲም ፔይ እሺ በዚህ ቁጥር ነው በደወሉበት
አዎ
በአስራ አምስት ነው አይደለ hello
አቤት አዎ በአስራ አምስት ስንት ብር ነው
ሁለት መቶ ብር
okay voucher ነው ያደረግከው እሺ አባ
እ?
hello voucher voucher ወይ?
ነው ያደረግከው ቮቸር ነው ያደረግከው
ቮቸር አ ምን ማለት ነው መላው ምንድን ነው
የመጀመሪያውን የተጠቀምከው voucher ማድረግ ለሱቅ ነው የሚሆነው እና
እ።
account history ላይ ገብተህ voucher history የሚል ታገኛለህ
አዎ እዛ ውስጥ ገብተህ voucher code ታገኛለህ ቮቸር ኮዱን ወስደህ ዲፖዚት አድርገው ወደ ቤስት ቤት አካውንት እሺ
አዎ